hello ወይ ሰላም ነው።
ሰላም ትናንትና deposit አድርጌ በሻፓ ማለት ነው እሺ
አልገባም እስካሁን ድረስ ማታ ነበር ያገባ።
message ኡ አለ deposit message ኡ
እንዴት
ከየት ነው ያደረጉት ከቴሌ ብር ነው ከ CBE ብር ነው ከቴሌ ብር ነው? አይ በቃ ቴሌ ብር የላከሉት message አለ አይደለ
አዎ አዎ
ስለዚህ እሱ message እና ቤስቴት የሚጠቀሙበትን ስልክ ቁጥር አንድ ላይ
screenshot ነው?
ቴሌግራም ችግር በዚህ የለም በ screen- ወይ ኮፒ አድርገው ወይ screenshot ኡን ይላኩልን በቃ screenshot ኡን እሺ ልካል። እሺ እሺ መልካም ቀን እሺ